ጤና ይስጥልኝ ከአሪፍ ነው የምንደውልሎት። እሺ ፕሮግራሙ የሚሆነው ሶስት ላይ ነው። እሺ ዝግጅቱ ያው አሪፍ በሚሰጠው አገልግሎቶች ላይ የጨመራቸው ያሻሻላቸውን አገልግሎቶች የሚያስመርቅበት ነው። ስለዚህ ዝግጅቱ ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ስለሚካሄድ ያው ቀደም ብለው መጥተው ቦታ እንዲይዙ እንመክራለን።
እሺ እሺ
በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። መጥቶታል እ
ይመጡታል አዎ አዎ እመጣለሁ። ብሔራዊ ተ- መገኘት ይችላሉ።
እም፣
ስለዚህ የጽሁፍ መልእክት message ይደርሳል።
እሺ ዛሬ reservation ወይም ቦታ ማስያዝ ይችላሉ።
እሺ እሺ በጣም ጥሩ ጊዜ ሰጥተው ስላዳመጡ እናመሰግናለን።
እሺ አሜን። እሺ በሉ። እሺ